ሄሎ
ሄሎ
አቤት።
ሰላም እንደምን አረፈች?
እግዚአብሔር ይመስገን ሰላም ነው።
አለን አለን። ከወዳ vehicle manufacturing ነበር የደወልኩልሽ። ሄሎ
አቤት።
ይሰማል አይደል?
ይሰማል? አዎ።
okay። ድርጅታችን በ junior accountant open position ስላለው እ፣ ሰኞ ጠዋት ሁለት ሰዓት ላይ ም፣ አራት ሰዓት ላይ መተሽ የጽሁፍ ፈተና እንድትወስጂ ነበር የደወልኩት።
የት ነው ቦታው?
ለቡ መብራት ኃይል እ፣ ከአርሴማ ቤተክርስቲያን ፊት ለፊት
እሺ፣ አንዴ ድገምልኝ እስኪ።
በ junior accountant ነት ሰኞ እ፣ ጠዋት አራት ሰዓት ላይ
አይ location ኡ ነው።
location ኡ ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት።
እሺ፣
ኦኬ
እሺ፣ ሰላም ነው።